ዋሽንግተን። ሄሎ ሄሎ፣ ሰላም ናችሁ?
ሰላም ደህና አለሁኝ። አሁን MRI patient ልከን ነበር አይደል? reading ኡ ነገ ነው እንደ የሚመጣው ምን ኤምአርአይ እ
ኤምአርአይ። አሁን ፔሸንት ተነስቶ ነበር ከየካቲት ሆስፒታል።
እሺ
ሪዲንጉ ሪዲንጉ ሪዲንጉ እሺ አዎ።
ምን አሏችሁ?
ነገ ነው የሚመጣው አሉ እና አዎ እንደዛ ነው የሚሆነው ማለት ነው።
ለ- ለምን ሶስት ሰዓት ውስጥ ይደርስ የለ እንዴ?
እስቲ ስልክ ልስጥሽ የእነሱን MRI ያሉ ሰዎች እሺ ዜሮ ዘጠኝ ሰማንያ ስምንት ቆይ ልጻፋ። ቆይ አንዴ ይቅርታ ጠ- እሺ
እሺ አሁን ንገሪ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እሺ እሺ ደውልልኝ